ነው።
አሎ ሰላም፣ እንዴት አደሩ? hello
hello ይሰማ ይሰማል። ሰላም አደሩ?
እግዚአብሔር ይመስገን አለን።
አለን፣ እግዚአብሔር ይመስገን።
እም፣ እንትን ሰ- ምን ነበረ በምን ነበረ ይሄ ትኬት የምንቆርጠው?
stand-up comedy ለመመዝገብ ፈልገው ነው?
እህ
እሺ፣ ይቻላል። ስም ማን ልበል።
መቼ ነው? ዛሬ ነው?
ዛሬ አስራ ሁለት ሰዓት ነው።
እ ትኬቱ ማግኘት የሚችሉት ደንበል ፊት ለፊት አበሮት ህንፃ አራት መቶ ሰባት እና ኢኮኖሚክስ ባለሙያዎች ህንፃ ላይ እንገኛለን። ከአስር ሰዓት በኋላ ትኬት መሸጥ ስለምና- ስለምናቆም
እህ ቀድሞ ይምጡ። ቦታ ሊያዝልዎት?
okay። እና እሺ ያዢልኝ።
እሺ፣ የአንድ ሰው መግቢያ አራት መቶ ብር ነው።
እ okay ስሞትን ማን ልበል
በላይ
በላይ ማን ረዳ
ዜሮ ዘጠኝ
1489 ቆይ አንዴ በቃ ዜሮ ዘጠኝ አስራ አራት 89 ሰማንያ ዘጠኝ ይሄ የደወልኩበት ማለት ነው።
ምን አሉኝ የደወልኩበት ነው።
እ፣ ሌላ እንትን ውስጥ ስለገባ የምመዘግበው ሌላ ላይ ነው እና አይታየኝም። ይሄ ይቅርታ ጋር 33 40 ቆይ ዜሮ ዘጠኝ አስራ አራት 89 ሰማንያ ዘጠኝ 33 40
ይቅርታ በጣም ለስንት ሰው ነው የሚፈልጉት? አቶ በላይ
እ ትኬቱን ለስንት ሰው ነው የሚፈልጉት?
ለሁለት ሁለት ሰው ነው የምንገባው።
እሺ ከአስር ሰዓት በኋላ ትኬት መሸጥ ስለምናቆም ቀድመው ይምጡ።
እህ ስልኮቹን ትችላለን። ዜሮ ዘጠኝ አስራ አራት ሰማንያ ዘጠኝ ሰላሳ ሶስት 40
ቆይ ድጋሚ አርባ።
እንቢ- inva- አዎ ብዬዋለሁ፣ ግን invalid አለኝ።
እንዴት
maybe እኔ ስጽፍ ተሳስቼ ነው። ቆይ አንዴ ሁለት አምስት አንድ ዘጠኝ ዜሮ ዘጠኝ አስራ አራት ሰማንያ ዘጠኝ
ሰላሳ ሶስት ሰላሳ ሶስት አርባ አርባ።
አ ሁለት ኬት ማለት ነው።
አ ይዣለሁ። ቀድመው ይምጡ። እርስዎ ሲኤምሲ ነው።
ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ እንገኛለን። የሚቀርብዎትም ከሆኑ ደንበል ፊት ለፊት አበሮት ህንፃ አራት መቶ ሰባት ትኬቱን ማግኘት ይችላሉ።
okay እሺ። አይ እኛ አያት ስለሆነ ወደ ሲኤምሲ እንመጣለን።
በቃ እሺ፣ ችግር የለውም።
እሺ መልካም ቀን፣ ሰላም ዋሉ። አሜን።